በኢንቨስት ቤት ነው የምንረዳው።
በአንድ ቡድን ጥሎ ነበርና ቦነስ አለቀቀልኝ ይልኛል።
እሺ ካሸር ኮዲንግ ጋሩኝ
አስራ አራት
አስራ አራት አስራ ሶስት አስራ ሶስት ሀምሳ ዘጠኝ
ሀምሳ ዘጠኝ
ዘጠና ሶስት ሌላም አለኝ ሁለት ኬት ነው።
እሺ ይሄን ቼክ ላርግለውትና ይነግሩኛል።
እሺ
ነው አይደለ? Hello ደንበኛችን አቤት እ፣ ጨዋታው loss ነው።
እ?
ይሄ ትኬት loss ነው ደንበኛችን።
እና
በሁለት ሌላ ጨዋታ ይሄ- loss አድርገዋል።
በዚህ ሌላ- ጋር ስላልሰጠኝ ነው። እሺ ሌላው ልንገርህ።
አዎ፣ አይ ቦነስ የለውም። በሁለት ጨዋታ ነው loss የሆኑት። ለዛ ነው
እሺ አስራ አራት አስራ ሶስት አስራ አራት አስራ ሶስት ሀምሳ ስድስት ዜሮ ስድስት
እሺ፣ ጠብቁ። ይሄም ሁለት ጨዋታ loss ሆኖበታል ደንበኛችን።
እሺ እሺ፣ ስለ ደወሉ እናመሰግናለን። መልካም እሺ